ሌላው ወዬ ወይ ወይ ሰላም ነኝ አይደለሽ?
መሰረት ነኝ።
መስሪ ሰላም ነግሬያ ነበር ተቋረጠ።
እሺ።
ሰላሳ ስልሳ ዘጠኝ ሌላው ሰላሳ ደርጃለሁ ስልሳ ላድርገው ዘጠኝ በእናትህ። አ አስራ ምናምን ደቂቃ ሊቀር ሌላው ደርጃለሁ ምን እንዲወጣልን ነው?
ምን ላድርገው ማነው?
ወደሩ ብዙ ነኝ
ብዙ ምንድን ምን ሆኖብህ ነበር?
ቆየ አደረ ከምግብ ቤት አ ሌላ ኦርደር ደግሞ ይዣለሁ ለወዳት ያንሰርታና እንዳትዪ ከጃፓን ይመጣል
እኮ ከዲቦኔርስ አትላስ ያዝከው አይደለ?
አዎ አዎ አዎ እስካንድ ስልኝና ጠይቃለሁ ጠይቀኝ። ገና እኮ ነው ብዙ ሰዓቱ
እኔ ጋር ውሰድ ደቂቃ
እኮ ገና ነው?
ሰላሳ አራት ደቂቃ ነው የሚያሳየኝ። አንድ ሶስት ደቂቃ ጠብቅና መልሰህ ደውል አላቸው ሰዓት እነሱ። እሺ በዚህ ሰዓት ጥለን አንወጣም።
በቃ አምስት ደቂቃ normal እስከ አስር ደቂቃ ነው ይሄ በቃ አስር ሲሞላ እደርሳለሁ
ሀያ ምናምን ደቂቃው